Rhythme courte, ከሚሆን
ሌላው አቤት እንትን ነበረ ሜሪም ቤት ቅዳሜ ዕለት ኦንላይን ላይ ሰባት ሺ አንድ መቶ ብር
እሺ
አይሰማም?
ነው። አይሰማትም።
ይሰማል። እንትን ኦንላይን ዊዝድሮ አድርጌ ወደ ቴሌብር ላይ አየር ላይ ቀረበ።
እሺ transaction ኑን screenshot አድርገው ቴሌግራም ላይ ላኩልን።
አ- የኔ የእንትኑን transaction history የሚለውን screenshot ያደረጉና ቴሌግራም ላይ ላኩልን።
በየትኛው ድረገጽ ቴሌግራም?
እዛው ጥያቄ ምልክቱ ጋር ያለው ቴሌግራም ላይ ላኩት።
መልካም እሺ፣ አንስቼ ማለት ነው።
አዎ screenshot አድርገው
እንትን ያለው win የሆነውን ማለት ነው።
አይደለም ያስተላለፉበትን
ያሳ ምንም ያሳየኝ ነገር የለም እኮ ቆረጠ፣ ግን transaction history ላይ ይግቡና ይዩት።
መልካም እሺ